hello ጤና ይስጥልን ችግር
hello እንዴት ዋልሽ?
እግዚአብሔር ይመስገን።
ትዕዛዝ ነበረኝ ያዘዝኩት የቆየ የመች ያልደረሰ ነበር?
እ፣ ከጾም በፊት ከጾም በፊት ማለት ከመፈታቱ በፊት
የቱ የትኛው ጾም ይቅርታ?
የአብይ ጾም ከመፈታቱ ከአንድ ሳምንት በፊት ነው ያዘዝኩት።
እስካሁን ለምን አላሳወቁንም?
ስልካችሁን መግኘት አልቻልኩም። አሁንም ነው- አሁን ድንገት ነው ያገኘሁት።
በዚህ ስልክ ነው order ያደረጉት አይደለም እ በ app ኡ ነው እንጂ እኮ ስልክ ቁጥሩ ግን ይሄ ነው አዎ፣ order አዎ፣ ያደረጉበት።
አዎ።
እ በ- ለ personal ነው order ያደረጉት አዎ።
ምን ነበር order ያደረጉት?
ሽንኩርት ሽንኩርት እዚህ ላይ አሁን personal አለ፣ ግን system ላይ ስገባ አያሳየኝም። እስቲ screenshot አድርገው ይልኩልኛል order ሩ በምን ልላክልሽ?
ስልክ ቁጥር ልንገሩ 0944 11
እሺ።
06
እሺ።
04 እሺ።
እ፣ አሁን ይላኩልኝና check አድርጌ እንዲደረግ እናደርጋለን።
እሺ። እሺ።
እሺ፣ እሺ፣ መልካም ቀን።